ጤና ይስጥልኝ። hello
የለ
አቤት
ባለፈው ደውዬልሽ ስልክ ወዲያው ዘግቼው ነበረ።
እሺ
ልብስ ሊጠቁምሽ ብዬ ነበር።
እኮ ዛሬ ደውለሽልኝ ነበር አይደል?
እ
እ አሁን ደውለሽልኝ ነበር በቅርብ
አሁን ገና እየደወልኩት
እሺ እ ሌላ ሰው ትልቅ ሰው እ ሌላ ሰው ነው መጠቆም የሚችለው እሺ
አ
ሌላ ትልቅ ሰው እ ሙሉ ስም ስልክ ቁጥር አድራሻ ስለሚያስፈልግ እ ለሌላ ሰው አሳውቂና ሌላ ሰው ነው መጠቆም የሚችለው ለአንቺ ነው ወይስ
ለማን